ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ
ሄሎ ሄሎ ሄሎ ሄሎ
ሄሎ ይሰማኛል
አይ አማርኛ አልችልም ኦሮምኛ ትችላለህ አይ አልችልም ኦሮምኛ አማርኛ ነው የምችለው
እሱ አማ- አማርኛ አልችልም አዎ
እ፣ አፋን ኦሮሞ ቤተኒ
ቤኩ
አማን ቤተ መለ እሺ ማል ደረገ ቁጥሪ ማል ይፈት ተጃጅለሙ ደንዴ
ኦሮመኛ አልችልም አማርኛ የሚችል ሰው የለም
እሺ ቁጥሪ ሰማንያ ሰላሳ አምስት ምን ስራ አለ ቁጥሩ
ሰማንያ ሰላሳ አምስት የጠብታ አጭር ቁጥር ነው
ምን ነው ስራ
የአምቡላንስ ቁጥር ነው
አምቡላንስ ቁጥር